ይሄ ለመሙላት ያስፈልገናል።
ሄሎ
ሄሎ ሄሎ፣ ይሰማኛል።
እ የቅድሙን ሳላሳይክ ሳልነግርህ ኔክስት ያለው መጀመሪያ ዲቫይስ እና ፖስት ታይፕ ኮኔክሽን ታይፕ ምናምን የሚላል እነሱ ፖስት ልላፋቸው ታይፕ ፖስቱ ኤንፒኤስ
እህ ኤንፒኤስ
ኤንፒኤስ ኤንፒኤስ ፖስት ነው። ኤንፒኤስ ፖስት ልበለው አልኩት። እሺ
ቀጣይ ምን እንደሚልሽ
ሄሎ ቤት ሄላ
ቀጣይ ምን እንደሚልሽ እኔ ክስ ስንለው እንትን አለ አስገብቻለሁ፣ የፖስቱንም ሁለቱንም አስገብቻለሁ። እኔ ክስ ስንለው አይሰራም ማለት
ቆይ አሁን እኮ አሁን አልጨረስንም እኮ ነው የገባው።
ኦኬ፣ አልጨረስንም።
ኤንፒኤስ አልሻል። ከዛ የሚጠይቅሽ ነገር አለ አዎ ፖስት ተብሎ አዎ ኤንፒሲ ኮኔክት ታይፕ ይላል። ኮኔክት ሴሪያ ነው ታይፕ እ ሴሪያ ነው
ሴሪያ ነው
ሴሪያ ነው ኮኔክሽን ታይም
ሴሪያ ነው የምለው።
አዎ
እሺ ከዛ ኤምአር
የማርሽ ዘከላኩልሽ ዶክመንት ላይ ቼክ አድርጊው ቲዲቪ ነው ምናምን ይላል። ሙሉን ነው የምጽፊው።
ሙሉ ነው የምጽፈው።
አዎ ካፒታል አድርገሽ ምናምን
ኤፍፒ ታይፕ የሚለው HWT ከዛ ላይ ታይፕ
ቆይ እየፈለጉ ነው ቼክ እያደረጉ ኔክስት በዩ ኤች ደብሊው ቲ ደግሞ እ?
ኔክስት በዩ
ኦኬ ብለኝ ሳልመርጥ ማለት ነው።
እ ኦኬ ሳልመርጥ ነው።
ኤች ደብሊው ቲ በይ እና ከዛ ኤች ደብሊው
ኤች ደብሊው እና ግን እቺ ልገምልኝ
ሄሎ ሄሎ የሰማው ነው ይሄ ሲ ዲቪ የሚለው ግን አላገኘሁትም።
እ ይሄ የእንትን አር ኤማዌስ ላይ የሚሞላው ነው።
ቆይ ላኩልሽ ላይ እኮ ከላይ አለ የማርስ የሚል ከላይ ያለ ስለ
የማርስ የሚል የለም
እ አጣሁት እሺ ቲኑ ቀጥሎ ያለው ምንድን ነው ቲና አለ አይደል አ ከቲኑ ቀጥሎ ምንድን ነው የሚለው
ኦኬ እነዛ ቁጥሮች ላስገባቸው
ቁጥሮቹን አለም ንገረኝ ምንድን ነው የሚለው እንትን ከቲኑ ቀጥሎ
ከቲኑ ቀጥሎ ቲጂ ቪ እ?
ዜሮ እ?
ዜሮ እ ቲጂ እሺ ቲ ዲቪ እ።
ይልን ሶስት ዜሮ አለ ቲዲቢ አ ሶስት ዜሮ ከዛ ሰላሳ ሰባት ከዛ ሁለት መቶ ይላል። እሱ ላስገባዋ እኮ እሱ ነው አስገቢው እሺ እሺ እንደሱ ላስገባ
አሁን እናት ፈጠን ፈጠን በይ በእናትሽ
እሺ
አይደለም በቃ ቶሎ ነው ወሬ መጠየቁን ተውና
ከዛ next ልበለው አዎ
ከዛ self license እና post license ይላል። እዛ ጋር ያለው ላስገባ አዎ በ copy paste ነው የምታለው መጽሐፍ ነው እየጻፍኩ ነው። በስልክ ስለላክላት PC ላይ ለጽፈው ነው ግን አዎ copy paste ብታደርግ ሞክሪና ግን copy paste ነው ማለት ያለብሽ እምቢ ካለሽ PC ነው የሚሆነው።
አዎ error free ነው የሚሆነው ታዲያ እንዴት አድርገህ ነው?
ወይ ኮምፒውተር ውሰጂው አለ ፎቶ እንደምትወስጂው እሱ ነው ፎቶ ፋይል
እሺ በቃ እንደሱ አድርጌ ወይ መልሼ ደውልልህ።
አዎ ትችያለሽ